ሄሎ ሄሎ፣ አሁን ይሰማል?
አ- አሁን ይሰማል። አዎ፣ አዎ። ምን ላይ ነው ያለው አልሽው?
ምን አሉኝ?
አፕ ነው? አፕ ስቶር ላይ ላይ ይገኛል። ዊ ፕላስ ምን- ሶሉሽን ምን- ፕሮቫይደር ዊ ፕላስ ዊ ሶሉሽን።
ፕላስ ሶሉሽን ፕሮቫይደር ኦኬ፣ እሱን download ላድርግና መመዝገብ ይችላሉ። እዛ ላይ እ፣ በተጨማሪም ደግሞ በቴሌግራም at We Plus ሰባ አራት ሰማንያ ወይም ስልክ ቁጥር ብልክሎት እዛ ላይም መመዝገብ ይችላሉ።
okay፣ ችግር የለም በእንትን Plus ላይ ይላል። ችግር የለም።
እሺ እዛ ባል- ላይም download አድርጎ text ም አዎ፣ አረግሎታለሁ በምልክሎት ስልክ ቁጥር ማንኛውም ሀሳብም ጥያቄም አስተያየትም ካሉት በማንኛውም ሰዓት ደውለው ማግኘት ይችላሉ።
እሺ፣ የሚፈልጉትን ነገሮች እና እልክሎታለሁ በ text እና ያው ከኛ ጋር አንድ ማየት saving ም investment ም ስለሆነ አብረውን ይስሩ ለማለት ነው።
አመሰግናለሁ።
እሺ እኛም በጣም ነው የምናመሰግነው። መልካም ቀን።
እሺ፣ እሺ